Hello hello ሰላም ነው። ምዕራፍ ከቤተሰቤ ነበር።
እሺ
እንትን የሆነ customer contact አድርጎ ነበርና እሺ
ስልክ ስደውል አላነሱልኝና shop ኡ ዝግ ሆነብኝ አለ። ትሩፋት የእኛ shop አይደለም branch
በቃ።
ጌቱ የእኛ ዘጠኝ መቶ የእኛ ሀያ አራት አይደለም ብር በይ
ለይኩን የሚል የለም የእናንተ
እ፣ አውርቼው ነበር በቀደም ብሩክን እ፣ ብሩክ ካለ እስኪ አውሪው ለይኩን የሚባል እ፣ ሐዋሳ የለም ነው እያለኝ ያለው
Okay ለይኩን የሚባል agent agent እኮ ነው የቤት ኤጀንት ነው ቤት እንዴ?
agent እኮ ነው
Okay CA ብሎ ስለሚመጣ maybe cashier ኡ ስም ከሆነ ብለን ነበር።
No no አይደለም agent ነው እና ዘግቶ ወጥቷል ሱቁን ዘግቶ ወጣበት ይመስለኛል አዎ እኔ shop ኡ ደግሞ ዝግ ነው ምንም አለ።
ማድረግ አልችልም
አዎ okay እሺ በቃ እስቲ
እ?
check እናደርገዋለን። እሺ እስቲ check አዎ፣ ስልክ ለዛ- አልተነሳልኝም ስላለ አዲስ case አሽ- መስሎኝ ነበረ።
አይ አስረዱት ማለት በጣም ተጨቃጨቀ ነው እኔ ስልክ ማንሳት የተው አዎ እኔ ኤጀንትን ምን ላድርግ እሺ ምን አድርጌ ልተባበረው
እም፣ አይ እኔ ምናልባት የምታውቂው ከሆነ ብዬ ነበረ።
No no አይደለም ብሩክን Okay።
አውጥቼዋለሁ የዛሬ ሳምንት ነው ምናምን በዚሁ ልጅ ዘጠኝ መቶ አዎ አራት በዚሁ ትኬቱን ላ ልኬለታለሁ እም፣ እንትን አዎ ትኬቱን ልኮልናል። በቃሽ
ልኬለት እ፣ እም።
እንዲያውም ጭራሽ ምንድን ነው የታዘናለ የሆነ ኦሮሚያ ክልል ነው ይጠራልኝ እንጂ የራሴ ልጁ?
ኤጀንት አይደለም አለኝ ኧረ ብሩክ ኦኬ አዎ እሺ በቃ ከዛ ብሩክን እስኪ የለም አናግረዋለሁ።
እሺ እሺ እሺ ቴንኪው እሺ